ስምጣዬ ድርሻዬ ነው ፋንታዬ ልኬ ነው በቃ አያምረኝም ስሞታ ምንነሶ አያምርብኝ እነሱን መሆን እንዳይሆንብኝ የተባለውን ችዬ ይሁና ብዬ አለው ዘንብዬ ዝምታዬ ድርሻዬ ነው ፋንታዬ ልኬ ነው በቃ አያምረኝም ስሞታ ምንነሶ አያምርብኝ እነሱን መሆን እንዳይሆንብኝ የተባለውን ችዬ ይሁና ብዬ አለው ዝምብዬ የለም ሁሌም ለነገር ተግባባው ባለመናገር ምላስም ምላሽም የለኝ ባርምሞ ማለፍ ቀለለ ያለ ስሜ ተሰየሜ እንሰራው ተገሬሜ ያንደበቴ በርከርችሜ ስላለ ደጋግሜ መልስ የለም ሁሌም ለነገር ተግባባው ባለመናገር ምላስም ምላሽም የለኝ ባርምሞ ማለፍ ቀለለ ያለ ስሜ ተሰየሜ እንሰራ ተገሬሜ ያንደበቴ በርከችሜ ስላለ ደጋግሜ ዝምታዬ ድርሻዬ ነው ፋንታዬ ልኬ ነው በቃ አያምረኝም ስሞታ ምንነሶ አያምርብኝ እነሱን መሆን እንዳይሆንብኝ የተባለውን ችዬ ይሁና ብዬ አለው ዘንብዬ አፍ ያለው ያሻውን ቢልም ከጸጉሬ አንዴት አትጎልም ላይ ጠቅመኝ አልታገልም አልወቅም ሰውም አልጥልም ያለ ስሜ ተሰይሜ እንሰራ ተገሬ